ጤና ይስጥልኝ Donkey Tube ስለ ጤና ይስጥልኝ።
ይስጥልን።
ጥቆማ ለመስጠት ነበር። እጹብ ድንቅ ልጅ እሺ የስንት ዓመት ልጅ ነው? ወይም አ፣ እንትን ነው። አይ ልጅቷን actually ማለት TikTok ላይ ነው
እሺ፣ አ፣ እና የአካል ጉዳተኛ ነች። አ፣ በጣም መሬት ላይ ምናምን ነገር የተንፏቀቀች የሬ ተስፋ ስላለመቁረጥ እና ራስን ስለማገዝ ነው የምታወራው እና የእሷ ማን ልጅ እሺ ማን ነበር ስሟ?
አ፣ ስሟን እንትና አይ ብዬ አላውቅም፣ ግን እሷ ልጅ ብትቀርብ እጅግ በጣም ደስ ስለሚለኝ ነው። እንዲሁ እኔ ከአዳማ ነው የምደውለው TikTok ላይ በጣም ስለማያት ነው እና በጣም ለልጆች አይደለም ለአዋቂ ራሱ አካል ጉዳተኞች ተስፋ የምትሆን ልጅ ነች።
እ፣ ያው ስሟን የለየኩት ሙሉ አ፣ ስሟን አድራሻዋ ስለሚያስፈልግ ነው። እ፣ ባልሳሳት ግን TikTok ላይ ከሆነ ሌላ አ፣ ሰው ጠቁሞን አናግረናታል። ትንሽ ልጅ ነው ነች እንዴ?
አለ አዎ ጸይም ያለች ህፃን ልጅ ህፃን ልጅ አዎ፣ አዎ።
አዎ፣ እ፣ ሌላ ሰው ጠቁሞን አናግረናታል ከዚህ በፊት በቃ በቃ እኔ እሷን በጣም እሺ ብዙ ጊዜ ለመጠቆም ፈልጌ ስለነበር ነው።
እሺ፣ እናመሰግናለን። ሌላ በሰፈር እምቁት ያው ለእጹብ ድንቅ ልጆች ይመጥናል ብለው የሚያስቡት ካለ መጠቆም ይችላሉ።
እሺ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን ይሁንልዎት።
አሜን።
እሺ።